ይስጥልን።
ለው አብሮ ይስጥልን። ሰላም ነው።
ምን ነበር አባት
ምን አለ በባንክ የሚመቻች double cab ነገር ወይ one of five ወይ long base ወይ ማርክ ቱ ያለውን ነገር እስቲ
መ- እ፣ መኪኖች ይኖሩናል፣ ግን ድምጾት ድምጾት አይሰማም አባት።
አሁንም ድምጾት በጣም ርቋል፣ ግን የሚፈልጉት መኪና ምን አዎ።
መኪና ነው ያሉ? long base ወይም ምን ነው ያሉ?
ወይ ፒካፖች ማርክ ቱ አይደል አዎ cab double cab ኡ ነው ፒካፕ እኮ ይኖረናል። ከባንክ ጋር የምናያይዝሎት ማለት ነው አዎ አዎ
እኮ ይኖረናል አባት።
እሺ እሺ እናት ቁጥር ልስጦትና ወይ ደግሞ ይደውሉ።
ና- እሺ ንገሪ ዜሮ ዘጠኝ ስልሳ ሰባት
ዜሮ ዘጠኝ
ስልሳ ሰባት ስልሳ ሰባት አርባ አራት
እሺ ዜሮ ዘጠኝ ሰባ ስልሳ ሰባት አርባ አራት
ሰባ ሰባ ሰባ ሰባ እሺ
እሺ አባት